Hello Hello
አቤት።
ሰላም ከችፕችፕ ነበር ምደውልሎት።
እሺ።
ይቅርታ ስኳር አልመጣሎትም ነበር አይደል? order አድርገውን አዎ፣ ስድስት ኪሎ ነው የ group ኡ አጠቃላይ።
አዎ።
እሺ ነገ የት ይምጣሎት?
ነገ ቴሌ ጋራጅ
ቴሌ ጋራጅ ሪቼ። አዎ፣ ሪቼ ቴሌ ጋራጅ። እሺ እሺ። ነገ ድራይቨር ሲደውል ያንሱላቸው። መልካም ምሽት። እሺ